ጤና ይስጥልኝ ስፖርት community ነው።
አልሰራቡልም ነው የሁሉ ስፖርት ምን withdraw ነው deposit ነው የፈለጉት?
እንትን ለመቁረጥ አይወጣልኝም ነው ወደ ገንዘብ ማሳለፍ ቴሌብር ምናምን የሚል ጽሁፍ ምናምን አልነበረም። እሱ አይመጣም።
እሺ withdraw ፈልገው ነው
አይደለም ለመቁረጥ ነው።
ለመቁረጥ አሁን ከ- ከቴሌብር ለማሳለፍ እምቢ አለኝ።
ገንዘብ ለማስገባት deposit።
አዎ አዎ ማለት እኮ ለመቁረጥ ማለት ነው።
እሺ deposit ከሆነ የ በቴሌ ብር ነው የፈለጉት?
አዎ ቴሌብር ምናምን የሚል የለም ጽሁፍ እሱ አሁን ለጊዜው መውጣት እምቢ የለም።
አለኝ።
ሌላ system እኮ እየነገርኩት ነው።
okay እሺ ማን እሺ ለሌላ አይተውታል እኮ
እሺ
እ ሌላ ስልክ ሰጡታለሁ። በዛ ስልክ አዎ deposit ያደርጉና
አዎ deposit ያደረጉበትን screenshot አድርገው አዎ ቴሌግራም ላይ ይልኩልናል ከሁሉ ስፖርት የሚጠቀሙበት ስልክ ቁጥርና ከስሞት ጋር
በቃ እሺ
ስልክ ልስጦት ያዙ።